Hello.
Walang business.
Habis,
Wala.
habis አይሰማኝም።
Eh, ባንክ ያለበት እዳ ብዙ እዳ ያለበት መኪና ፈልጌ ነበረ።
ምን አይነት እህ? እህ?
ምን አይነት መኪና?
Eh, ያሪስ ያሪስ ኮምፓክት ቢት ለራይድ ኮም- የሚሆን ኮምፓክት አምስት ከሀምሳ ያለበት አለኝ።
ስካምታማ ትንሽ ነው ብዙ ያለበት አዎ፣ የለም።
አይ ብዙ ያለበት የለኝም ከዚህ በላይ የሚመቻችለት ግን አለ፣ እናመቻችልሃለን።
ስንት ታመቻችልኛላችሁ?
እስከ ሰባት መቶ ሺህ ድረስ ምናምን እናመቻችልሃለን። አንድ ሚሊዮን cash
እኔ ደግሞ cash ይገርምሻል ስድስት መቶ ሺህ ነው ያለኝ ለዛ ነው።
አዎ፣ እንደዛ የለም።
በቃ፣ እሺ